ሄሎ ሄሎ፣ ሄሎ፣ ወይ እሺ፣ ሰላም።
እንትን አልኩኝ እኮ check አደረኩኝ።
እሺ፣ ይሄ ሁለቱ ቤቶች ዘጠኝ ሰባ ስድስት እና ዘጠኝ ሰባ ስምንት ኒታፕ እና ኒዳጅተር የተባሉትን እም፣ አይተሽ እኮ ነው private cooler ኦች ናቸው ማለት የግለሰቦቹ የራሳቸው ማሽን ናቸው እና እቃዎቹ step up ከተቃጠሉ ራሳቸው ነው የሚቀይሩት እሺ፣ እንደዛ ብለው technician ኦቹም ነግሯቸዋል ይሄ ተቃጥሏል ይሄ ቀ- ይሄ መቀየር ያስፈልጋቸዋል ይሄ ብለው ነግሯቸው ሁለቱ ቤቶች አ ለሁለቱም ቤት ተነግሯቸዋል።
አዎ እሺ፣ እ፣ አይ።
ተደወሉም ከደወሉ እሱ ነው የምንላቸው። የቤት አብርሃሙ አልመጡም ስላሉኝ ነው እንትን ያለ አ፣ ቤት አብርሃሙ እንደ ሄዶ ፎቶ አንስቶ እ፣ እንትን ነው ማለት ቤቱ የ capacity ችግር እንዳልኩሽ ነው መቀ ይቀየርልኝ ነው ያለው capacity ችግር ብሎ ከ capacity problem አለበት ብሎ ፎቶ የላከው ቴሌግራም ላይም እ፣ check አድርጌው አለ አስፈላጊ ከሆነ ድጋሜ ሄዶ check እንዲያደርጓቸው ማድረግ እንችላለን ችግር የለውም ስለዚህ በስልካቸው ልደውላቸው እና check እንዲያደርጓቸው ላኩ።
ድምጽ እየተቆራረጠ ነው።
እ፣ እሺ አይሰማም እሺ፣ አሁን ሄሎ?
ይሰማል።
አ፣ አሁን ይሰማል።
ስለዚህ ልደውልላቸውና check እንዲያደርጓቸው ከፈለጉ check እንዲያደርጓቸው ላድርግ እሺ፣ አዎ፣ አይሻልም። ምክንያቱም አልደወሉም፣ አልመጡም ብሎ ነው ጭራሽ የደወሉ።
አይ ሄዶ ፎቶ የቤቱን የማሽኑን ቤቱ ላይ ያለው ማሽን ፎቶ አንስቶ ምናምን የላከው መረጃ አለ። ቴሌግራም ላይ ሪፖርት ስለምናደርግ ነው ቴሌግራም group ም አለና እዛም ላይ ሪፖርት ስለሚያደርግ እዛም ላይ አግኝተናል። ግን አ፣ ልደውላቸውና አስፈላጊ ምን እንደ ችግራቸው ላጣራና ሌላ ቴክኒሻን አሁንም እንዲሄድላቸው ማድረግ ይችላል። ችግር ነው።
እሺ፣ እሺ።
እሺ፣ እሺ፣ አመሰግናለሁ።